ጤና ይስጥልን። ኧረ ይስጥልኝ። ለምን ነው? ጤና ይስጥልን። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን።
እንዴት ነሽ?
አለን እግዚአብሔር ይመስገን።
አይ ቴዎሊቲው ቀዩ አባዱላ አባ እንትን ቴዎሊቲው ቀዩ ዶልፊን ማለት ነው።
ዲፎርዲ ዲፎርዲውን ነው ሁለት አንድ
ዲፎርዲው ማለት ነው።
እሺ ሞተር አላደሰም?
አድሷል አድሷል። መጨረሻው ስንት ነው?
ሁለት ነጥብ አራት በባንክ ከሆነ
ሁለት ነጥብ አራት በ cash ከሆነስ?
በ cash ከሆነ ድርድር ይኖረናል።